እንትና ሆፖል ይሄ ሸልፍ አፈር ብላ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ እስቲ ይስጥልኝ።
ካሻ ሪኮርድ ልንገርሽ እናትዬ እሺ፣ እሺ፣ አንዴ ጠብቀኝ።
እ አስራ ሁለት እሺ፣ እሺ፣ አንዴ
እሺ አስራ ሁለት
እሺ።
ሄሎ ሄሎ፣ አቤት። አስራ ሁለት አልከኝ?
ልንገርሽ አዎ፣ አስራ ሁለት
አስራ ሁለት ዘጠና ሶስት እሺ፣
ሀምሳ አንድ ሰባ ሁለት
ይሄ loss ነው። እሺ፣
አቤት እ loss ነው። አራት ጨዋታ ወጥቶብሃል።
እሺ ሌላ አለ? እሺ፣
አስራ ሁለት እሺ፣
ዘጠና ስድስት እሺ፣
አስራ አራት ዘጠና አራት የነገ የዛሬ ጨዋታ አለ። የዛ- የትናንት ማለፋቸውን እንፈጥራለን።
አዎ። ይሄ ደግሞ ያልተካሄደ ጨዋታ አለ እና አንድ ጨዋታ ደግሞ ወጥቶብሃል።
እሺ፣ እሺ፣ አመሰግን ሌላ ቆይ አንድ ልንገርሽ፣ ይቅርታ ጋር እሺ፣ እሺ፣ ችግር የለውም። እሺ፣
እሺ አስራ ሁለት እሺ፣ ዘጠና ስድስት እሺ፣ ስልሳ ሁለት ሰባ ሰባት
እሺ። ይሄኛው ታርሙልሃል፣ ግን ያልተካሄዱ ጨዋታዎች አሉ። ሁሉንም አርሙልሃል። ሌላውን ሁሉ ታርሟል።
ሁሉም ታርሟል። አዎ
እ፣ ስ- አንድ ጨዋታ ብቻ ነው የቀረች፣ ሁለት ጨዋታ ነው። አይ የዛሬዎቹ አልታረሙም፣ ገና ኦኬ አልተካሄዱም።
okay። አዎ።
ሌላው ታርሙልሃል።
እሺ እሺ፣ አልፏል። እሺ አዎ አመሰግናለሁ።
አልፏል። አዎ
ሌላ ደግሞ ልንገርሽ።
እሺ እሺ እሺ አስራ ሁለት ዘጠና ስድስት እሺ
እ፣ አስራ ሁለት አንድ አስራ ሁለት ሰላሳ አራት
ይሄኛው ደግሞ ሁለት ጨዋታ ወጥቶብሃል።
እሺ ሌላ ልንገርሽ። አስራ ሁለት
እሺ
ዘጠና ስድስት እሺ ሀምሳ ሁለት ሀያ ዘጠኝ
ይሄኛውም እ, ጨዋታ የወጣብህ ጨዋታ አለ።
ስንት?
ስድስት አምስት ጨዋታ
እሺ ሌላ ልንገርሽ። አስራ ሁለት ዘጠና ስድስት
እሺ አርባ ሁለት ሰባ አራት
ይሄኛው ሁለት ጨዋታ የወጣብህ
እሺ፣ እሺ፣ አመሰግናለሁ።
እሺ እሺ መልካም ቀን።
Thank you.